ታዲያ እንደዚህ የጠዋት እኔ ሁሌ ሳይለንት ነው የምጠቀመው።
አይሰማም? ሄሎ
እንዴት ነው የምንሆነው? መንገድ ላይ ስንሄድ ምናምን እንዴት ነው የምንሆነው እንጂ ለማንሳት አይ
አዎ። የዚህ ጨርስ ሊሆን ወደ ሄሎ
አቤት ጤና ይስጥልኝ።
hello
ይሰማል?
hello hello አቤት አቤት ይሰማል።
ጤና ይስጥልኝ።
አቦ ይስጥልን።
ምን አማን ነው?
ልታዘዝ?
ጨዋታ እንዴት ነው የዚህ ጨዋታ አቀራረብ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እና ሞከርኩ እስካሁን ምንም እ, ውጤት የለውም እንዴ?
እኮ ስታሸንፍ ነው ውጤት የሚኖረው።
እሺ ውስጥ ያለውን ግን ለመጫወት ብሎ የሚጫወተው ወይስ ምንድን ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ።
እሺ ከዛ ሰባ ቁጥር ተጭነህ አማርኛ ታደርገዋለህ።
ሰባ ቁጥር ገኘ።
አ ከዛ ሶስት ቁጥር ላይ ለመጫወት የሚል ይመጣል።
እሺ እሺ
እሺ እ ሲደወል ግን ይኸውልሽ እኔ ጋር እንትን አይወጣም እ፣ ስልክ እንደዚህ የተደወለ ቁ- እንትን አይመጣም። አሁን መደወሉን
ዘጠነኛ ቁጥር የኔ አይሄድም።
ሄሎ
አቤት እ ንቃሽ ሄሎ
ሄሎ
እ፣
hello አቤት አቤት
ጤና ይስጥልኝ።
አብሮት ነው ምን አልሽ?
እ፣ አይ ምንም አላልኩም። በቃ እ፣ መልዕክትን ጨርሰሃል አይደል?
አይ የተደወለ ቁጥር እኔ ጋር አይመጣም ስትይ ነው።